hello ሄሎ ጤና ይስጥልኝ ምን ልታዘዝ ሄሎ ስልክዎት አይሰማም ይቅርታ እሺ ምን ልታዘዝ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው መጀመሪያ ይደውላሉ መረጃ እንዲመጣልዎት ከዛ ሰባት ቁጥር ይጫኑና አማርኛ ያርጉት ሰባት ቁጥር ተጭነው አማርኛ ያርጉት ሶስት ቁጥር ለመጫወት የሚለውን ይምረጡ ጥያቄና መልስና እድልዎን ይሞክሩ የሚል ይመጣል ጥያቄና መልስ በኮይን የእድል ጨዋታ ደግሞ በትኬት ይጠቀሙ ስልክዎት ምንም አይሰማም ከይቅርታ ጋር ይቆራረጣል እሺ እንደዛ አድርገው ይጠቀሙና እምቢ ካልዎት መልሰው ይደውሉ አዎ ሰባት ከዛ ሶስት ከዛ ሁለት ከዛ አንድ እሺ